hello hello አቤት አቤት፣ አይሰማም።
ሰላም ነው?
እግዚአብሔር ይሰማል።
ይመስገን።
አንድ የ cashier code ልንገርሽ እይልኝ።
እሺ እሺ፣ ንገረኝ።
አስራ ሶስት
እሺ አስራ ሶስት ሰማንያ ሰባት እሺ ሰማንያ ስድስት እሺ ስልሳ ሰባት
አስራ ሶስት ሰማንያ ሰባት ሰማንያ ስድስት ስልሳ ሰባት
አዎ እሺ ሰማንያ ሰባት ሰማንያ ስድስት ስልሳ ሰባት
አዎ።
አዎ
ቦሌ ላይ የተቆረጠ ትኬት ነው አይደለ?
yeah yeah ቦሌ ላይ የተቆረጠ ቦሌ እ ኧረ ኧረ ጎንደር ነው data ስለሌለ ነው እኮ የሚባል ሰፈር አይደለም እ እ የሚባል ሰፈር ላይ አይደለም የተቆረጠው?
እ ማዞሪያ እ እሺ ልንገርህ ቁጥሩን አስራ ሶስት ሰማንያ ሰባት ሰማንያ ስድስት ስልሳ ሰባት አይደለ?
ሰም- አዎ እሺ አይ እዚህ ጋር የ cashier ኡ ነው እንደዛ ነው የሚለው ለዛ ነው። እና win ነው እሺ። የቆረጥክበት ቦታ ላይ ሄደህ መቀበል ትችላለህ።
እሺ እሺ እሺ ሌላ አለህ?
አ- አመሰግናለሁ ሌላ እኔም አመሰግናለሁ። መልካም ቀን።
እሺ